hello ሰላም ጤና ይስጥልኝ። ቴሌም የቴሌቪዥን game ደንበኛ ከሆኑ በየቀኑ ትኬት ስለሚገባሎት ነው። በሚገባሎት ትኬት game ኦችን መጫወት የቴሌቪዥን game ደንበኛ ሲሆኑ ትኬት ስለሚገባሎት ካሎት balance ላይ ይቆርጣል። በሚገባሎት ትኬቶች ከ985 መሰላል ብለው ደውለው መጫወት ነው።
እንዲጠፋልኝ ፈልጌ ነበረ።
ኮከብ 985 መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ።
ዘጠኝ ሰማንያ አምስት
ኮከብ 985 መሰላል